አሁን የቱርክ ዋጋ ጠይቄ ነበር።
ምን አሉኝ? ይቅርታ ወደ ቱርክ ያሉኝ ነው።
የቱርክ ዋጋ ጠይቄ ነበር። አሁን እሺ፣ እሺ። አዎ፣ ቪዛ ያስፈልጋል።
አዎ። ቪዛ ያስፈልጋል።
ቪዛ ያስፈልገዋል።
አዎ፣ አዎ። ቪዛ mandatory ነው።
እ ቪዛ mandatory ነው፣ አስፈ- ግዴታ ነው ቪዛ
አይ ሰው ነበር እዛ።
እኮ እዛም ሰው ቢኖረው ቪዛ ያስፈልጎታል ሲሄዱ
አይሽ ቪዛ process ተደርጎ ነው ወደ process ማድረግ የሚችሉት መጓዝ የሚችሉት።
እ
ቪዛ process ተደርጎ ነው መጓዝ የሚችሉት።
አይሽ
እሺ፣ ሌላ መረዳት ነገር ይኖራል?
እና ይደውላል።
እሺ፣ ይደውላል።